hello ጤና ይስጥልን ደንበኛችን ከቢጃ ኢትዮጵያ ጥሪ ማዕከል ነው የምንደውለው። ደውለውልን ነበረ ከሁለት ቀን በፊት የሚፈልጉትን አገልግሎት አግኝተዋል?
ም- ምኑን
ደውለውልን ነበረ ከሁለት ቀን በፊት።
በዚህ ስልክ አዎ አልደወሉም?
እኔ እኔ እንጃ ሰው ጋር ነበር ሲሙ ከእነሱ ከደ